ቅድስት ፍቃዱ ነኝ።
ፍቃዱ እሺ፣
ስልሳ ሁለት ዜሮ አንድ ወርደር ስልሳ ሁለት ዜሮ አንድ ምን ሆነብህ?
እንትን ካቦ ነበር የታዘና ሰዓቱ ሰዓቱ ስላለቀ ያው ደውልልኝ ብለሽ ነበር። አሁን ስትቀበል ከክረመሩ ለማን ነው ያሳወቅኸው?
ግን ያሳወቅ አንቺ ካልሆንሽ እኔ አይደለሁም። ለማን ነው ያሳወቅኸው?
አሁን የነበረው ማን ነው ከአንቺ አጠገብ? አሁን አሁን ስልክ ስልሳ ሁለት ያነሳው ዜሮ አንድ ነው ያለኛ።
አ
ስልሳ ሁለት ዜሮ አንድ ሀሱዬ እ
ምን ምንድን ነው አሁን አንተ የምትለኝ? ማነህ?
እኔ ፍቃዱ ነኝ delivery rider ማለት ፍቃዱ ነው።
ማን?
እ ፍቃዱ ማን?
ፍቃዱ ሙሉ ሰው እሺ ምን ሆኖብህ ነው ፍቃዱ?
እና ይኸውልሽ order ይዤ ሰዓቱ ከካፌው ሲወጣ ሰዓቱ እንትን ብሎ ነበር እና አልቆ ነበር እና ችግር የለም ስትል ከ customer ኡ ብሩ ስትቀበል መልሰህ ደውልልኝ ስላለች ነው። እንግዲህ ሰውየውን አግኝቼዋለሁ። ብሩ እየ ብሩን ተቀብለህ ጨርሰህ?
አ እሺ እሺ complete አላልኩትም።
እሺ ይባልልሃል። ከዚህ ችግር የለውም።
እሺ በቃ እሺ በል በቃ እሺ አሱ ላይ ግን ስከፍተው